የምንወደው
እንትን withdraw አድርጌ ብሩ አልገባልኝም።
withdraw አልገባልኝም። ቴሌግራም ላይ ልኳል።
አልላኩትም። ቴሌግራም ላይ እንደኔ ነው።
ከ transaction ላይ ከ transaction እ?
history ላይ ያልገባሎትን ፎቶ ያነሱና በቴሌግራም ይልኩልናል።
እኮ እንዴት አድርጌ ነው ማነሳው ነው እሱ ነው ያልገባኝ። እኔ የት screenshot ነው የሚያነሱት
withdraw ያደረኩት አሁን እኮ አይደለም ቀደም ነው።
እኮ ከ transaction history ውን ይከፍቱና ከዛ ላይ screenshot ያደርጉታል።
ምን ምን transaction history ውስጥ ይገቡና ባንክ transaction ን ከፍተው screenshot አ።
አድርገው በቴሌግራም ይልካሉ።
ም፣ እሺ ቴሌግራም ይልከው ስር ቁጥርስ ዜሮ ዘጠኝ ሰባ ስምንት እሺ የት አለ? እ፣ ዜሮ ዘጠኝ ሰባ ስምንት እሺ አስራ ስድስት እ፣ ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት